ጤና ይስጥልኝ ለቪዛ ጸጊት ነው የባኮ ምን አይነት ጉዞ መረጃ ልስጦት?
የስራ ቪዛ ምናምን ሊኖር ቪዛ ነበር ነ
ወዴት ሀገር ነው?
ከተቻለ ካናዳ
እሺ እኛ information ነው የምንሰጦት እንዴት ስራዎችን ማግኘት እንደሚችሉ እንዲሁም ደግሞ እንዴት ለቪዛ apply ማድረግ እንደሚችሉ እናግዞታለን። እናም ደግሞ ለቪዛ apply ለማድረግ የሚያስፈልጉትን document ኦች ምን ምን እንደሆኑም እነግሮታለን። መስመር ላይ ነው። እሺ ስለዚህ እስክርቢቶና ወረቀት ከያዙ ይጻፉና ምን ምን እንደሚያስፈልግና እንዲሁም ደግሞ process ኡ ምን እንደሚመስል job offer ን ወይም ደግሞ የቅጥር ደብዳቤውን እንዴት ማግኘት እንደሚችሉ የት ላይ apply ማድረግ እንዳለበት ልንገሮት። እሺ እየጻፉ ነው። ልንገሮት job bank job bank ነጥብ ጂሲ ነጥብ ጂሲ። ድምጾት ግን ትንሽ ይርቃል። ደንበኛችን
ወይ መቼም ደግሞ መደወል ይችላሉ። እሺ ለቪዛን ስለደወል እናመሰግናለን። መልካም ቀን።